ቤት ረዴት ነኝ የምለርዳው
ስለ ነገሩ ገንዘብ ነው። ትላንትና ማታ እሺ የገባው ገንዘቡ ይፈልግ ነበረ። አሁን ደግሞ እዚህ ደግሞ ባላንስ ደግሞ ባላንስ ይባላል። አካውንት ደግሞ አልደረሰም።
አሁን የሚፈለገው የደረሰበት ቁጥር ነው የቤት ቤት ቁጥር አዎ፣ እሺ
እሺ፣
ስንት ብር ነው
አራት ሺ
እሺ
አንድ አምስት ሺ ደግሞ አለበት።
እሺ
ሄሎ ሄሎ አ እ፣ ገብቶልሃል አራት ሺህ በ voucher ነበር withdraw ያደረግከው በ voucher አዎ፣ የኛ ቁጥር ደግሞ አልደረሰማ።
በ voucher ነው withdraw ያደረግከው አዎ፣ በ voucher ነበረ።
አምስት ሺህ ብሩ ደግሞ በ
ከሲፍል ይባላል።
ብር ነበረ እሱ ገብቶልሃል እሺ፣ አ- አራት ሺ ደግሞ የት ነው ገባው?
አራት ሺህ የት እንደገባ ልንገርህ አ hello እ፣ ዜ- እ፣ ወደዚህ ቁጥር እኮ ነው መልሰህ ያስገባኸው
መቼ ትናንትና
ስንት ሰዓት ነበረ?
እ፣ እኔ እንጃ ሰዓቱ ይለያያል ግን አወጣኸው ሰዓቱ ይኸው እስኪ ይኸው ሰዓቱ አወጣኸው እኔ ወዲያው።
የምፈልግ- ልንገርህ እኔ- እኔ የሚፈልጉ ነገር ሰዓቱ ልስጥ ሀያ አንድ ሰዓት ሰ- ተኩል ነው።
ይሄኛው አሁን ከሰላሳ አዎ።
ሁለት ያወጣኸው ከሰላሳ ሰባት መልሰ deposit አደረከው ወደ ቤስት ቤት account።
ከሰላሳ ሰባት አዎ
ቁጥሩ ንገርልን፣ ቁጥሩ ንገርልን እስኪ።
ዜሮ ዘጠኝ አስራ ሁለት እሺ ሀያ ሰባት ስልሳ ስድስት እሺ።
ሀምሳ ሁለት ይሄ ቁጥር ነዋ።
እኮ ያንተ ቁጥር ነው። ወደ ራስህ ቁጥር እኮ ነው መልሰ deposit ያደረከው።
አልገባኝማ። እኔም እዛ ደግሞ አልደረሰም፣ እዚህ ደግሞ የለበትም።
ገብቶላል። ቴሌግራም ላይ እልክልሃለሁ ከፈለክ።
እሺ ላክልን፣ እሺ እሺ hi ብለህ ላክልኝና እልክልሃለሁ።
እሺ ላክልን።
እሺ እሺ